Hello
ስልሳ ማነው ዘጠኝ ሰማንያ አምስት ላይ የተሰጠኝ ኮድ ነገር ነበር።
እሺ እንትን ነው የሾ ስልክ ቁጥሮትን አስገቡ መጀመሪያ።
ይሄ የኔውን
ያው game ኡ ላይ ስልክ ቁጥሮትን ያስገቡና
እሺ ከዛ በኋላ እንትን ያደርጋሉ login ይሉታል። ከዛ ማለት ላይ verification ኮድ ይጠይቆታል። send ሲሉ በስልሳ ሰከንድ ውስጥ ስልኮት ላይ ይገባል።
Okay ከዛ ነው ጥያቄውን ምናምን ማግኘት የምችለው።
የሚከሰተው አ
Okay እሺ፣ አመሰግናለሁ መልካም ጊዜ እሺ።
እንደውላ